ሄሎ
ሄሎ ሄሎ ሄሎ ዛሬ በምስቲ የምንምጣውት ትምህርት ወጌሻ ላይ መመዝገብ ነበር።
ይቻላል። ኦንላይን
ኦንላይን አለ።
ሄሎ
ሄሎ ወይ ሄሎ
ሄሎ ሄሎ ይሰማኛል፣ ሄሎ
ይሰማኛል።
ሄሎ
ሄሎ አይሰማም?
ድምፆት በጣም ነው የሚቆራረጠው። ይቅርታ
እሺ ልንቀሳቀስ እና ወጌሻ ለመመዝገብ ነበረ።
አዎ ድምፅሽ በጣም ይጠፋና ከዛ ነው።
እሺ አሁንስ ውጭ ወጥቻለሁ ከኔ ከሆነ እሺ information ልንገርም።
እሺ
እሺ እ አሁን ኦንላይን ነው የ- የምመዘ- የምንመዘግበው። የአካሉ already class ተጀምሯል። ሶስት class ምናምን ተምረዋል።
አዎ እ ክፍያ አስራ አምስት ሺህ ብር ነው።
እሺ እ ቪዲዮ ነው የሚደርስሽ። ከኢሜልሽ ቪዲዮ ይላክልሻል። ያ ቪዲዮ አንቺ ጋር ሀያ አራት ሰዓት ይቆይና ከዛ ይጠፋል። download አይደረግም።
okay
በቃ የሶስት ወር ኮርስ ነው። ለሶስት ወር ያህል ጊዜ ነው የሚፈጀው እስከነ graduation ኑ
ሶስት ወር
እ ሶስት ወር ነው ያልሽኝ?
ሶስት ወር አዎ፣ እስከነ graduation ኑ ሶስት ወር በአካሉስ ይቆያል? አሁን ለመጀመር
ምን አሉኝ?
ያ- በአካል በአካል- የበአካል ኑሮ አልፏል። ሁለት class ሶስት class አልፏል።
እኮ አሁን ምዝገባ በአካል መች ጀምራላችሁ?
እ ይሄ የመጨረሻ class ኣችን ነው።
ኦ ከዚህ በኋላ የለም
ሄሎ
ወይ ሄሎ፣ ከዚህ በኋላ የለም በአካል ሄሎ ሄሎ ሄሎ